hello ጤና ይስጥልኝ አምሮኝ ፒያሳ እሺ ከቢዩ ነበር order ነበር ሰማንያ ስምንት ዜሮ ዘጠኝ ሀያ ሰባት order አልተቀበላችሁም?
order አልተቀበልንም። አሁን ግን ከቢሮ ተደውሎ ነበረ ቢዩ በሚለው እና በሰማንያ ስምንት ዜሮ ሶስት አርባ አምስት የታዘዘው ነበር በዚህ order ቀይር ይላል።
okay ምንድን ነው የታዘዘው?
አንድ normal
chicken shawarma ነው።
አዎ
okay ተር
already ወሰደ በዜሮ ሶስት አርባ አምስቱ ማለት ነው። በእሱ ተወስዶ ግን order number ኡን ብቻ edit አድርጉ ብላኝ ነበረ ደውላ አሁን ማለት ነው።
okay እሺ እሺ